hello ጤና ይስጥልን ቤት ቤት እንትን ነበረ እናት password ስቀየር እንትን ብዬ ተሳሳትኩና እንዲያለኝ አልገባ መልሶ
okay በስልክ ነው በስልኬ ነበር። አዎ
okay ቤት ቤት password ጣፍት ስለዚህ forget password ነው እሺ የምትለው
አልኩት ደጋግሜ አልኩት አላመጣልኝም message አልደረሰኝም message ላክልሃል ደጋ ሞክረው ወደ አስራ ምናምን ጊዜ ሞክሬዋለሁ ግን አልደረሰኝም okay በጣም ደጋግመህ ስለሞከርከው ነው
አዎ ስሞክረውም አልደረሰልኝም message ኡ ስልኬ እጄ ላይ ነበረ አዎ message message ኡን check አድርገዋል ግን አንዳንዴ message ሲሞላ አዎ አይመጣም ራሱ እጄ ላይ ነው ያለው
አዎ አይ ላክልሃል message
okay።
በጣም ደጋግመህ ስለሞከርከው ነው ይቆያል ወይስ አዎ እናንተ እንትን ይገባል።
ማድረግ አይችሉም?
እ
እናንተ ጋር ማደረግ አይችልም?
አይ እኛ ማድረግ አንችልም አ፣ እሺ እሺ